ቤት
hello
hello፣
ሰላም ነው።
ሰላም ነው።
ማታ አራት መቶ ብር ወደ ቤስት ቤት
እሺ
deposit አድርጌ ወደዚህ ለማዞር ወደ ቁጥር ያኮንክ ማለት ነው።
አ
እና ከዛም ወጣ እዚህ ደግሞ አልገባልኝም ከምን ነበር? ከቴሌ ብር ነው ከ CBE ብር?
ከቴሌ ብር
okay። text ልከውልህ ነበረ?
አ
ቴሌግራም ላይ text ልከውልህ ነበረ? ከቴሌ ብር የተላከሉትን?
ከቴሌ ብር
አዎ፣ አ- እኛ ሪፖርት ማድረግ ስላለብን አ ከቴሌ ብር ላይ ሲቀንስ text ይልክለታል አይደል? ለቻፓ ወይም ለሳንቲም ይሄን ያህል ብር ከፍለዋል ብሎ ማረጋገጫ text ይልክለታል።
አልደረሰኝም እሱ
እስቲ check ያድርጉትና አ maybe notification mute ከነበረ ገብተው check ያደርጉትና ይህን ያህል ብር ተልኳል የሚለውን text screenshot አድርገው ይላኩልኝ።
ወደ application ነው የምገባው አ፣ ቴሌ ብር
ቴሌብር ላይ ሳይሆን message ላይ አ ከቴ- ከቴሌብር message ይገባሉታላ በየጊዜው አሃ ቴ- ቴ- ቴሌግራም ልግባ
ከቴሌብር ከቴሌብር okay እዛ ላይ ገብተው message ላይ ገብተው ከቴሌብር የተላከሉት message ላይ አ ለቻፓ ወይም ለሳንቲም በእርስዎ በተጠቀሙበት ማለት ነው ይህን ያህል ብር አዎ።
ከፍለዋል የሚለውን ማረጋገጫ text ኡን screenshot አድርገው እሺ ለእኛ ቴሌግራም ላይ ይላኩልን። ስልካችን አሉት የቴሌግራም ስልክ?
አይ እሺ እ፣ በዚህ በዚህ ነው የምልከው ስልኩ ልንገሩት እሺ ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት
አርባ አራት ሰላሳ ሰባት
ሰላሳ ሰባት አርባ ሰባት
አርባ ሰባት እዚህ ላይ ላኩልና ሪፖርት እናደርግልዎታለን።
እሺ እሺ thank እሺ እኛም እናመሰግናለን። መልካም ምሽት።
አይ አይ